አቤላ
አቤት balance ዘግቶብኝ።
ችግር የለም። እሺ ስሞትን ማን ልበል።
ስሜ ዮናስ
እሺ ምን ላይ ነበር ማስታወቂያችንን የሰሙት?
እ፣ በ message ተልኮልኝ አሁን።
SMS ደርሶት ነው?
አዎ እሺ
እን- እና መረጃውን እንትን አላልኩኝ እኔ በ- በጣም አዋጭነት አለው ግን በደንብ ነው ያለው። አዋጭነት በደንብ አለው። አዎ
ግን ድርጅቱ ከሰላሳ ዓመት በላይ የቆየ ድርጅት ስለሆነ እ፣
በደንብ አዋጭነት አለው።
ግን ብር ተቀብዬ ስራ ለመስራት ከፈለግኩኝ አሁን ብር ወስጄ መስራት እችላለሁ?
እ፣ ከሚያተርፉት ትርፍ ላይ እንደዛ ማድረግ ይችላሉ። አዎ።
okay ከነ ትርፉ ከሚያተርፉት ትርፍ ላይ አዎ፣ መጀመሪያ መመዝገብ አለቦት።
okay እሺ። እንግዲያስ ኋላ ልደውሉለት ወደማያገኝ አዋሽ ባንክ ልሂድና ላናጋግሮትና ይችላሉ። ንግድ ባንክ ቢሄዱ more ይሻላል።
በቃ ችግር የለውም ሁለቱም ስላለ በቃ እሺ፣ እስቲ ቀረብ ብዬ ላናገራቸውና ልደውልልሽ።
እሺ፣ እሺ።
እሺ፣ መልካም።
በሰማንያ መደወል ይችላሉ።
እሺ እሺ፣ መልካም ቀን እናመሰግናለን።
እሺ እሺ